ሄሎ
ሄሎ ሰላም ጤና ይስጥልን ዳዊት
እ ዳዊት የዳዊት ስልክ አይደለም። ዳዊት የለም። ማን ልበል?
እ እሺ የዊፕላስ application አውርዶ ነበረ።
አዎ አዎ አዎ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበረ። ምንድን ነበረ ማድረግ የነበረብኝ?
እሺ አንተ የተሳሳተ ቦታ ላይ ስለገባህ ነው። አሽከርካሪዎቻችን የሚመዘገቡበት ላይ ሄደህ ነበር የተመዘገብከውና እሺ ለተጠቃሚነት ከሆነ user የሚላለ ዊ ፕላስ solution user የምትላለች እሷን እንደ በፊት register ስታደርግ ግልጽ የሆነ ነገር የምትሰጣቸውን አገልግሎቶች አሸናፊ የምታደርገን referral code እንዲሁም ከመቶ እኮ- ሀምሳ በላይ game ኦች አሉልን እሺ እሺ።
እሺ።
አመሰግናለሁ።
አመሰግናለሁ መልካም ቀን ይሁንልክ እሺ፣ ለአንቺ መልካም ቀን።
እሺ